ሄሎ
ሄሎ ጤና ይስጥልን።
አብሮ ይስጥልን።
ሰሚራ አቤት ከ We Plus Solution ነበር የምደውለው።
ከምን?
We Plus Solution እሺ ባለፈው We Plus Solution application ላይ ተመዝግባችሁ ነበረ
አዎ አዎ እና አሁን የተመዘገቡ account ኦችን active እያደረግን ስለሆነ እሺ አንዳንድ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበረ። እችላለሁ?
እሺ
እሺ። ምንድን ነው የምትሰጡት አገልግሎት?
ticket office ነው።
እሺ እ ምንድን ነው ስሙ? Hello ቆይ እ ስሙ ምንድን ነው የቢሯችሁ?
ማርስ Travel Agency
ማርስ ማ ማርስ የጉዞ ወኪል እሺ travel agent። እም፣ የት ነው የምትገኙት?
መርካቶ ይርጋ ኃይሌ ላይ
እሺ contact person አንቺ ነሽ?
አ
እሺ ሳሚራ ሱልጣን ሰሚራ አ እም፣ ነው የሚለው እዚህ ጋር አዎ ልክ ነው ሳሚራ ሱልጣን። እሺ በዚሁ ስልክ ቁጥር አዎ
እሺ ዜሮ ዘጠኝ ሀያ ሁለት ሰባ አራት ሰማንያ ሰባት ሰላሳ ሶስት እሺ እም፣ የስራ ቀን
ከሰኞ እስከ ቅዳሜ
ከሰኞ እስከ ቅዳሜ የስራ ሰዓት
እም፣ ከሶስት ሰዓት እስከ አስራ አንድ ተኩል
አስር ሰዓት እስከ አስራ አንድ ሰዓት ተኩል እሺ እ፣ ንግድ ፍቃድ ወይንም መታወቂያ ወይ TIN number በፎቶ ማግኘት እችላለሁ?
እሺ ቴሌግራም ላይ መልእክት አስቀምጣለሁ። እሱ ላይ reply ታደርጊልኛለሽ።
እሺ እ፣ ሌላው ደግሞ ለ social media እና ለ broadcast ኦች የሚሆን ማስታወቂያ በራሳችን ማስታወቂያ ከኛ ጋር ከሚሰሩ ድርጅቶች ጋር እንሰራለን እና እናንተ ጋር መተን ብንሰራ ፈቃደኛ ናችሁ?
ይቻላል እሺ ከመምጣታችን ከቀናት በፊት ደውለን እናሳውቃችኋለን። መልካም ቀን። አመሰግናለሁ።
እሺ አመሰግናለሁ።